ስልኝ ጃይስር ወደ አስሞት መመዝገብ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። እባክዎ ምንደርገው ቀደም ደውዬ አንድ ቤት አስመዝግቤ ነበርና እስካሁን አልሄዱም እና ቆየው አርጀንት ብለሽ ስትል ነበር ስራ አቁሟልና
እሺ፣ ያስመዘገቡበትን ስልክ ቁጥር ማቴዎስ ብዬ ነው ማቴዎስ በዚህ ስልክ ይባል በዚህ ስልክ ቁጥር
በእኔ አሁን በደወልኩት ዜሮ ዘጠኝ አስራ ሶስት ሀያ አንድ ሰላሳ ነው ዜሮ ዘጠኝ ሀያ ሶስት
ዜሮ ዘጠኝ አስራ ሶስት ሀያ አንድ ሰላሳ አንድ ሀምሳ ሁለት አሁን በደወሉበት ነው።
አዎ እሺ፣ መስመር ላይ ጠብቁኝ። ፍሬዘር ግርማ ነው።
አዎ አዎ
አዎ ተመዝግበዋል። እና አሁን ደግሜ እንትን አለው አፕዴት አድርገ አዎ ዛግሮሽ አርጀንት እንድትሄድ ነው ቤቱ ትልቅ ቤት ነውና ድራፍት አቁሞ አበሻ እያጨሱ ነው ያሉት እና አሁን እዛ እ?
ሌላ ምረዱት ነገር አለ?
አይ የለም ይሄን ነው እሺ ልደውልልህ።
እሺ
እናንተ እሺ አመሰግናለሁ ከምሰሙት በኋላ ያዳምጡልኝ። መልካም ቀን